ሄሎ የምን እናት አቤት
ከኮፌክ ያስከውን ኦርደር ማለት ሳትፈርም እ እ ምን አልሽኝ?
ትተኩጣ ሳትፈርም ትተኩጣ።
ፈርሜ የተቀበልኩ አሁን ሰጡኝ። አሁን ታዲያ ለእኔ ለምንድን ነው አስራ አምስት ደቂቃ አስር ደቂቃ የሚለኝ ልጁ?
ከየት ነው ከቶኋላ ያልሽኝ?
አሁን ከየት ነው ያልሽኝ?
ከኮፌ- ከ- ከ- ኮፌክስ ነው አይደለ?
አዎ፣ ዮናስ ነው አይደለ?
አዎ፣ አዎ። አሁን ሰጠውኝ እየወጣሁ ነው።
እ?
ሰጠውኝ አሁን ፈርሜ እየወጣሁ ነው።
እሺ አባ እሺ